ሌላው አቤት
በስተት ነበረ ስልክሽን
ምን አልከኝ አባ ፋይፌል ፈልገን ነበር።
ዋይፋይ አለን
ምን ያህል
ሁለት ሺ አንድ ሞዴል ሁለት ሺ ሁለት ሞዴል አለ አስራ ስድስት አስራ ስምንት የሚባል
አስራ ስድስት ማለት አንድ ሚሊዮን ስድስት መቶ ሺ
ባንክ ውስጥ የምንመልበትም
እ ባንክ
ሄሎ
ባንክ ምንም ባንክ ይመቻችለታል እስከ አራት መቶ ሺ ምናምን እ
ሄሎ